የቱን እንትን በዛውቼ ሳሚ ስልሳ አንድ ስልሳ ዘጠኝ ከሊትል ቻይና አሳልፈውታል። ሾፕ ካንስል ላይ ቼክ እንድታደርገው ነው። በዛው አልታዘዝንም እያሉ ነው እነሱ። ስልሳ አንድ ስልሳ ዘጠኝ ሾፕ ካን ቃልዬ Hello ዲታ ከፒዛ ሀት ያዝከው order ከአንተ ላይ ወጥቷል። እሺ
እሺ፣ ብሬ ልቀበላቸው እንዴ ከፍለ ነበር እንዴ?
አዎ።
ለምን አልሰጥም ካሉ ለምንድን ነው የከፈልከው?
መጀመሪያማ እሷ አልነበረችም። እኔ ሲል ሊሰጡኝ ሲል ከፍዬ አልነበረችም?
ከጨረስኩ በኋላ ነው የመጣች። ከፍዬ ከጨረስኩ በኋላ ነው መጣ። አይቻልም አለችኝ።
ውይ፣ እም፣ ከፍያለሁ እያለ ነው። ቆይ እስኪ ወይ ቦርሳ ያለው ሰው ልጠይቆና ልቀበላቸው ቦርሳው።
አይ ቆይ አንዴ፣ እሺ ሌላ driver ላይ assign ተደርጓል ዲታ
እሺ እዛው በቃ ምን- ጠብቅና ይኸውልህ በቃሉ ነው የሚባለው የያዘው ልጅ ማለት ነው።
በቃ በቃሉ ከሆነ ይቀበላል። ችግር የለም።
በቃ ከዛው ጠብቀውና ከሱ ተቀበል ብሩን፣ receipt ኡን ለሱ ስጠው አይሻልም?
እሺ፣ እሺ፣ በቃ ተጣ እሺ እሺ ዲታ